Hello Hello, ሰላም ናት.
ሰላም
ና ቺፕቺፕ አዎ ቺፕቺፕ ነው
order ፈልጌ ነበር እሺ order አድርገው ነበር ነው
ለማድረግ ፈልጌ ነበር እና connection እምቢ አለኝ። በ application እንዴት እንደሚደረግ እሱም ገና ትላንትን ከትላንት ወዲያ ነበረ እዛው እናንተ ጋር መቼ ከአንደኛው ልጅ የተቀበልኩት አ
Play Store ላይ ምናምን አውርጄ ነበር እና ብዛት ስለነበረው ለመቶ ምናምን ኪሎ በብዛት ስለነበር አ
በዛ order ለማድረግ ፈልጌ ነበር።
አዎ በ application ኑ ማዘዝ አይችሉም አሁን የሉትም እንትኑ connection እምቢ አለኝ። እንዴት እንደምታዘዝም አ፣ እንትን አላልኩኝም።
በጣም እንትን ነው application ኑ ካወረዱት በኋላ መጀመሪያ profile ሞልተዋል የእርሶን አሁን active አድርጌያለሁ እኮ አዎ እኮ እዛ ገ- ይግቡና ፊት ለፊት የሚፈልጉትን product ይምረጡ በ- ስነካው እንዳለ እንትኑ ነው ያመጣው ወደታች መ-
እ፣ ማለት ለምሳሌ አሁን ሽንኩርት የሚለውን ክሊክ ካደረኩት ማለት ነው እሺ እ፣ ሌላ የሚያመጣው ነገር አለ።
አዎ እንትን ነው ከልክ ሲነኩት ለምን ሽንኩርቱን ተውትና እዛው ላይ ፊት ለፊት እ፣ ዋጋውን አይተውታል ከታች አዎ፣ አዎ፣ እና አዎ።
ፎርቲ የሚለው አዎ ለቡድን የሚለውን ኢንኩት ፎርቲ የሚለውን ኢንኩት የሚፈልጉትን ታንክ ዋጋ ዩ። ሌ- ሌሎቹን
አዎ አ- ለየብቻ ነው ክሬት የሚያደርጉት ግሩፕ
ኦኬ፣ የብቻ ኬ- አዎ።
ኬጂውንም እዛው ላይ መጻፍ ስላለው እ፣ ከገቡ በኋላ እ፣
የክሬት የሚል ትላለች እሷን ክሬት የሚለውን ከንኩ በኋላ እ፣ ፕሮሲድ የምትለዋን ሴትን ይነኳት እዛው ላይ ኪሎ ያስጨምሩታል ፕላስና ማ- ማይነስ የምትላለች ኦኬ እያደረጉ ኪሎ መጨመር ይችላሉ እ፣ እንደዛ እያደረጉ ኪሎ መጨመር ይችላሉ
እስኪ ልሞክር።
እሺ እና free delivery ውን available ያርጓት on ያርጓት እዛው ላይ free de- delivery የምትለዋን ወላ አድርጋት።
አዎ መቶ ሀምሳ ብር እንዳያስከፍሉት እሱን on ያርጉት በነፃ እንዲመጣሎ እሺ፣ እሺ፣ እሺ የሚከብዱት ነገር ካለ ይጠይቁኝ መልስ ደውለው እሺ፣ እሺ።
አመሰግናለሁ